ሄሎ
ሄሎ
አቤት ቀለሙ አ ሰላም ነው?
ሰላም ነው ሰላም ነው አለ ደህና ናችሁ?
ነው ወድጃለሁ ቤት መጥቼ
ምን ነው
ሴሊም ፍሪውላ ገለዩ አሉ እ?
ገለዩ አሉ ምን
ገብስን መሄደው ጠፍቶ
ኦ እዚያ ዛሬ ሄደህ ነበር አይደል?
እ ጤፉን ሳርሙ አምሽቼ ነው የመጣሁ ሰባት ሰዓት ስምንት ሰዓት ላይ ጨረስነው
ምን አሁን አፍርቶ ነው እንደ እንደው ዝም ብሎ
ገብሱ እ?
በእኛ ሁለት ማዳበሪያ ሊያበድሩን ነው
አንድ ባባ ለወጣ አይወጣም ምን ያለኝ መሰለህ እንግዲህ ለማንኛውም
እ ጀም እንግዲህ ጤፉ ቋሚም ነው
ገብሱ በቃ አይረባም ማለት ነው?
እ አይረባም ማለት ነው?
እ ያን ጨርሰን ስናርም አመሽተን መጣን። ተኩሱ ወጣል ማለት ሲተኮስ ብለን ወጣን።
ተተኮሰ?
ዝም ብሎ ተኩስ ነው።
በየቦታው በየቦታው ዛሬ ሁላል ሰታሚ ተረይ ብለን አለርኩም መንደር እ?
ማለዳም አለርኩም ማታም አለርኩም ዝም ብዬ ነው የመጣው። በዚህ
መብላት አይደል ነበር ግን
እ እንደምን የሆነ እንጨት ይጫነን እያልኩ ብሉኝ ነበረ ጭሆን እንደም ብዬ እኔ በሷል እየመጣ ምሳ ያመጣው ቀርቶ
አይ እንኳን በሰላም ገባ። ደህና አለች ይዘው
የገባው መቼም እነዚያ የፈንታ ልጄ እንዴት እንደደረሱ እንጃ።
ማን እንትና በልጦ ነው? ይህ ማን ይልቃ ይበልጣል ነው? ማን ይባላል ነው?
የእነሱ ደግሞ ጤፉ ወርቆ
ምን ነው አድርጎ ነው?
በጣም አር- አርጎ ወደቀ እንዳለ ብቻው ወርቋል።
አይ አብስቶበት ነው።
አረ እንደው ሰውማ አንተ አንተ ግርፍጡን ነበር የዘራ ነው።
አይ ይወዳል እኮ እንደዚህ ያለ
እንደው እንደው ብቻው እንዳለ ትንሽ የሆነ ወራ ወራት ነው ያለ እንጂ ሌላ አረም የለ። ዝም ብለህ ዝም ብሎ ማ- ጤፍ ጤፍ አረ እንደው እንደ- እንደዚያ በቅሎ አይቼው አላውቅም።
ወራት እንዴት አበቀሩበት? ወራት እንዴት አመጡት? ስታርፍ ቀርቦ
ኧረ እህል አይምሰልህ
ሰውየው እንዲያማ አንዳንዴ እኮ ዝም ብለው ሙያሞች የሆነ እንደዚህ ይበቅ- እ እ ይበቅልለታል።
እኔ ነበር ዘሩን የዘራሁት።
ጎብዛላ
እኔ ስለረገፍኩ ነው መሰል እንደው እግሬ ነው መሰል እንደዚህ ያደረገው እና የላኔ አትረግጠው ረግጠው አልነበረ የላኔ ለምን አልወደቀም?
እ
የላኔ ለምን አልወደቀም?
የእናንተም የተለየ ጤፍ ነው የሆነ ኧረ ያበል
እናንተም
በቃ ለሚመጣው አስተሳሰቡንማ
አረ እንደው ሰውም አንተ ብትያው ጤፉ የገለበጡ ብቻ ይለያል። ገብሱን የገለበጡ የእነሱ ጤፍ ጠፋባቸው፣ ቀዝቅዟል።
ገልብጠው ዘርተው
ይለያል። ማርያም ጤና ትነግራለች፣ የማታ ይነግራ- ትነግራለች። የገለበጠው እታችና ላይ እ
እንዳለች ቁጭ ብላለች ብትያት
አሁን ምን ይባላል? ባል ሌላ ናቸው አይደል? አሁን አያረብሽም።
አሁን እንኳን እህ ምን ብለው ይረብሻሉ? ተዘርቶባቸው የለ።
አይ ተገላገለዋል። በቃ አረፉ።
እንጃ እንጃ እንግዲህ ወንድና ሴቱ ለየ።
አ ለማንኛውም ሰላም ነው።
በቀዳዳሚ ወላሂ እንጨት ነው።
እሰይ እሰይ እ ምን አዲስ ነገር አለ? ልጅ ደህና ናት?
ኧረ እኔ ታየኋት ዝም ብዬ አላልኩም መንደር እያልኩ በቃ እሱን ታጠሩት እንደሱ አይሻል ብዙ ይወጣ ነበር። አይ እንዴ ረፋላት አንታሪ ረባታረ
ዘን አለ አለ ሳለ እግርህ እ
ምራት አህያ ገዛች፣ ላም ገዛች። አሁን ተግዛጅ ምናምን መኪና ልገ- አሁን ባጃጅ ልገዛ ነው።
ተግዛጅ ምን አለባት? ወጣታ ጸሎላት ነው እንዴ ተከራከረ ነው ረክ አ- ተከራከረ አ- ስማ አሁን አሁን እያዘች ከብቶች ስገዛ በራሷ ስም ነው የገዛቻቸው።
በራሷ ስም ነው እንዳለ ይካፈላሉ።
አሁን እኔ እንግዲህ እንግዲህ እንደፈለገ
እኔ ከዚህ በኋላ ደግሞ እኔ አንተ የት ምን ብለህ ተከ- ተከሳለህ?
እኔ ምንም ማድረግ አይቻልም።
ተንተራቀረ ስትወጪ ይሳለች አሁንም ትገያለች ከጌታ ሰው ባል ባል ሚስት ወንድ ጋራ
እ ከጌታ ሰው የሚስት ወንድ ጋራ ቀረ
ኧረ ከ- መቼ ነው አንተ የካቲት ነው ምናምን ሰርጉ ተብሏል
ሊያገቡ
እ ሁለታቸው ነው ወይስ
አሰፍቶላታል ልብሱላ እግዚአብሔር
ዝንጥ አድርጓታል ብቻ ልብሱላ አሰፍቶላታል አይ ዝም ብለህ እየቀለድከው
አይ እኔ ዋሻለሁ አንተ ትቀልዳለህ አይደል?
ያ ከብቱ ራሱ ጅልነቱ ይኸውልህ ተጀጅሎ ራሱ ተጎዳ።
አዎ እንግዲህ ተወው።
ወዲያ መናውን ወስዶ ልኩን ቀጡን እንዳጣ ራሱን ይኸውልህ አበላሽተው ቁጭ አለ። ለበይ ሰጠው።
እያለ ያቃጥላል እንጂ እሱማ እያለ አለ ነው እወደው ያቃጥላል።
ብትያ- እወድ- እወደው ሂጅ ነበረ እወደው ነው ብትያት አራትየውን ጤፍ ታርማለች።
ጨርሳ ስራ
ጨርሳለች። እዚያ ዝም ብላ ትነቃቅላለች። የእኛ ደን ሆኖ እሷ አልፎ አልፎ ጤፍ ላፍያው ቀን ወጣላት።
ተራ ላይ ያልኳት እንደ ደህና ናት፣ ግን እንደው ራብ ላይ እርባታል።
እኔ እንጃ ዛሬም ሰግቼ ነው ጥየው ቤቱን የመጣው። እኔ ምን የላትም አሉ
የሃይማኖት ወሰደውንስ
የሃይማኖት ናት እየተበላች ያለ
ጤናስ የማታ ሰጥ ጤና ራሱ አይደል እንዴ? እዚህ እየበላች አይደል እንዴ?
እ?
ጤናው ትፍታ።
እንደ- እንደ ግራ ነው የሚገባ። እኔ ሳይቸግራት የቀረ አይመስለኝም። አሁን
ኧረ አጓጉላችኋል።
አሁን ምን ማድረግ አልቻልም። አሁን ጤናም እና እኔም ስናሆነ ሰዓት ነበር ቀለ ምን እናድርግ እያልን ነበር።
አዎ ያለ ራስ ልጅ ሽማጓተር ቢሆን መግዛት ነው ይደረጋል።
እንግዲህ ገብሲ ትንሸባቸውን መብላት ነው እንጂ እንዴት እናደርጋለን?
ገብሱ ግን አለ ፍሬ እንዴ?
ትንሽ ማለት እንትን ነው አልፎ አልፎ ስለሆነ
ጤና ይስራታል።
እም፣ ምንም ማድረግ አልተቻለም።
ጤና የት ነው ያለችው?
እ ጤና የት ነው ያለችው?
የማን ጤና የት ነው ያለችው?
ጤና?
እ
አይ ዛሬ ቢሆን ያደረች ቤቷ ነው ያለች እንጂ የት ቤት
ከተከራየችው
ነው? አለዘችም አትቀጠር
እ
አለችም ወይ? ኧረ ረጀም መሰለኝ።
የት ተንጉማ ነው እንትን ማን ነው ቀሸብሽ ነው
ጤና የት ነው ያለችው ያልኩህ?
ማን ጤና የት ነው ያለችው?
ጤና ደህና ነን በቃ
ኧረ ይሰመማት ደህና ነን።
በእርሻው
እሺ እሺ